ሄሎ ሄሎ፣ አቤት።
ጤና ይስጥልኝ።
ጤና ይስጥልን፣ አብሮ ይስጥልን።
ከኢትዮ መቶ ሰላሳ ነበር የምደውለው
እሺ፣ መልእክት አልገባልዎትም?
መልዕክት አልገባልንም።
መቶ ሰላሳ ይጠቀማሉ አይደለም?
አዎ፣
ዜሮ ዘጠኝ አስር ሀያ ሶስት ሰላሳ ዘጠኝ ዘጠና ስድስት ብለው አዎ።
check ያድርጉት እስቲ። መልእክት ተልኳል። ዕለታዊ የኢትዮ መቶ ሰላሳ አሸናፊ ነው።
እሺ፣
ስሞትን መጠየቅ ትችላለህ?
አዎ።
ሲሙ የወጣው በእርሶ ስም ነው?
እ?
ሲሙ የወጣው በእርሶ ስም ነው?
አዎ፣ በ- አዎ፣ በእኔው ነው።
እሺ ስሞትን ይንገር።
አሳንቲ አብራሂም።
እህ
አሳንቲ
አሻንቲ ነው?
አሳንቲ።
አሳንቲ አዎ፣
አንዴ ጠፍ እሺ።
አሳንቲ ኢብራሂም ነው አይደል ያለኝ?
አዎ፣ አሳንቲ አብራሂም ኡመር።
ኢብራሂም ኡመር አዎ፣
እሺ የት አካባቢ ነው የሚኖሩት?
እኔ ወደ ምዕራብ
እህ ይቅርታ ድምፆት በጣም ይቆራረጣል።
እሺ፣ በዴሳ በዴሳ።
በዴሳ
አዎ፣ ምዕራብ ሐረርጌ።
okay ሐረርጌ እሺ
አዎ፣ በዴሳ ከተማ።
እሺ አሳንቲ ኢብራሂም ኡመር ሐረርጌ
አዎ፣ በዴሳ ነው ከተማ በዴሳ።
እሺ እ ቴሌግራም ይጠቀማሉ አይደለ?
እ?
ቴሌግራም ይጠቀማሉ?
አዎ፣ እሺ ቴሌግራም ላይ መታወቂያና ፎቶግራፊ ያስፈልጋል እና እሱን ከላኩ በኋላ ቴሌብር አለዎት አይደለ?
አለ ነው አለ።
አዎ ስለዚህ በቴሌብር ይገባል። SMS ኡንም check ማድረግ ትችላሉ። SMS ተልኳል ከሁለት ቀን በፊት ነው SMS የተላከሎት እና መታወቂያ at ኢትዮ መቶ ሰላሳ ብለው search ቴሌግራም ላይ at ኢትዮ መቶ ሰላሳ ብለው search ሲያደርጉ at ኢትዮ መቶ ሰላሳ promo ሚል user name ይመጣል። እዛ ላይ መታወቂያና ፎቶግራፎትን
እሺ፣ እሺ።
ይዘውታል። መላኪያውን
እ?
መላኪያውን ይዘውታል። user name ኡን ማለት ነው።
አዎ፣ እስቲ እሱ ምንድን ነው ያልሽው?
at የ keyboard ዷ ባጭሯ የምትጻፈው at አለች አይደለ?
አዎ፣ at ከዛ ኢትዮ በ small letter
እሺ፣ መቶ ሰላሳ
እሺ፣ እሺ። at ከዛ- ሲሆን መቶ ሰላሳ አዎ ብለው search ያደረጉ at ኢትዮ መቶ ሰላሳ promo በሚለው user name ላይ ነው የሚልኩት መታወቂያና ፎቶግራፎትን ከዛ ደግሞ ይሄንን ቁጥሮትን ያሸነፉበትን ታች ላይ መጻፍ።
እሺ፣ እሺ።
እሺ እምቢ ካሎት ስልሳ አምስት ሰማንያ ሰባት call center ኣችን ነው እዛ ላይ ደውለው መጠየቅ ይችላሉ።
እሺ፣ እሺ። እናመሰግናለን።
እሺ እኔም አመሰግናለሁ።